Hello
Can I spell it Mr. Vic?
hello good night send today a account withdrawal error አለበት check አድርገኝ 0909 እሺ አንዴ አንዴ ቆይ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና አራት ዘጠና አራት ሀያ አምስት ሀምሳ ሶስት
እሺ አንዴ ጠብቀኝ። ስንት ብር ነው? hello hello hello ወንድሜ ስንት ብር? አስራ ሁለት ሺህ አስራ ሁለት ሺህ አስራ ሁለት ሺህ ብር ነበር አስራ ሁለት ሺህ
እሺ አንዴ ጠብቀኝ።
አስራ ሁለት ሺህ ሁለት መቶ አስራ ሰባት ነው አ፣ የገባው ከዚህ ወጣ ከዛ አልገቡም ምንድን ነው ችግሩ አዎ ቆይ check ላድርግልህ አንዴ። confirmation ይፈልጋል። ወዴት ነበር የላከው? ወደ ቴሌ ብር?
ወደ ቴሌ ብር አዎ አዎ።
ከዛ ቁዱር ነገር ቁዱር ነገር አልገቡም
አንዴ ሊያስቸግር ይችላል ወንድሜ። እንትን ልበለው ምንድን ነው?
ልመልሰው? በሌላ አ- መንገድ ሞክር፣ በሌላ መንገድ አዎ።
ለመ- ለመላክ ሞክር። ልመልስ ወደ አዎ።
ቤት ቤት ወደ አዎ ቴሌ ብር መልስ እንዳት- ወደ ወደ እንዳት ሞክር።
ወደ እሺ እሺ ወደ ሊቆይ- ወደ account ሊቆይብህ መልሶ ይችላል። እሺ ሊቆይብህ ይችላል። እሺ በሌላ መንገድ ሞክር። ወደ ባንክ እስክስ- ላ-